ጤና ይስጥልን።
አቤት ቤዛዊት እባላለሁ። ከአሪፍፔይ የመደውልሎት አቶ ካሌብ ታምራት ኖት?
አ የደወልንሎት ታህሳስ 3 ወይም ደግሞ December 12 በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍፔይ 30 ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅታችን አሪፍፔይ በሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ደግሞ ያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ፕሮግራሙ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ እሺ ደንበኛችን ስለዚህ ዝግጅት ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቸውታል?
እስኪ አመቻችቼ እመጣለሁ።
እሺ እናመሰግናለን። ጊዜዎትን ሰጥተው ስለመጡ መልካም ቀን ይሁንልዎት።